Hello ጤና ይስጥልኝ ቲኪፕ ጤና ይስጥልኝ።
ሰላም order አድርጌ ነበር ከትናንት ያው እስከዛ አልመጣም።
እሺ ስልኩን ይነግሩኛል።
ዜሮ ዘጠኝ አስራ አንድ አስራ አንድ ሰማንያ አምስት
ሰማንያ ስልሳ ሶስት
ሰማንያ አምስት ስንት አሉ?
ሰማንያ አምስት ስልሳ ሶስት ሰላሳ ዘጠኝ ስልሳ ሶስት ሰላሳ ዘጠኝ እሺ።
አዎ መዚ በሚል ነው አዎ
የ individual order ነው የ personal ያዘዙ
አዎ individual ነው።
payment ክፍያ ፈጽሞልዎታል አይደል?
እ ክፍያ on delivery ነው የምከፍለው።
አሀ በ ከእዛው ሲመጣ አዎ አዎ እሺ፣ እሺ፣ አንዴ እሺ፣ መልሼ ልደውልልዎት። ይቅርታ።
እሺ እሺ